ለውን ጤና ይስጥልኝ ዶንኪ ቲዩብ hello ጤና ይስጥልኝ እና እግዚአብሔር ይመስገን
ስንት ፈልጌ ነበር ኮሜዲያን እሸቱ እንዴት ነው ማን ማግኘት የምችለው በስልክ እንዲሆን ችግር የለውም እሺ ይቻላል እሺ እንዴት ላናግረው ችግር እንዴት ሊያገኙ ይችላል በስልክ በስልክ እንዲሆን ችግር የለውም ይሻላል ኮሜዲያን እሸቱን ማግኘት ነው የፈለግሽው
አዎ okay ኮሜዲያን እሸቱ የግል ስልክ የለውም ምንድን ነበር ጉዳይሽ እናቴ ይቅርታ ምን ነበር ጉዳይሽ? ምን ላድርስልሽ? የግል ስልክ የለውም ኮሜዲያን እሸቱ።
እንደሌለው ችግር የለውም። ቢሮ ስልክ ቢሆን ማውራት አይችልም። መቼ ሰዓት ስታናችልኝ?
ያው የተለያዩ ፕሮዲሰሮች ስላሉ የእሱን የግል assistant ስላለች ጉዳይሽን በእነሱ በእነሱ አድርገሽ ማድረስ ይቻላል።
እንዴት እንዴት አሁን ይሄ- ይሄ ራሱ በስንት መከራ እንሰራለን የሚለምሽ ነገር አይሰራም በዛ እም፣ አይነሳ እንዴት አድርጌ እሱ ነበር ማናገር የፈለኩት በስልክ እሺ ለበጎ አድራጎት ነው ወይስ ህ- ህይወትሽን በአንድ ሰው ህይወት ላይ ማጋራት ፈልገሽ ነው? ህይወት ታሪክሽን አዎ፣ በግል ጉዳይ ነው።
የአንድ ሰው ህይወት ለማጋራት ፈልገሽ ነው? hello hello hello hello hello ወይማ አይሰማም?
ይሰማል ይሰማል።
እሺ የአንድ ሰው ህይወት ላይ ህይወትሽን የህይወት ታሪክሽን ለማጋራት ነው?
እሺ አዎ፣ ቢሆንም ችግር የለውም። ብቻ እሺ በቃ ስለዚህ የአንድ ሰው ህይወትን ፕሮዲሰር ስልክ ልስጥሽና
እሺ፣ ከእሱ ጋር discuss አድርገሽ እ፣ እና እንትን እንላለን። ስልኩን ልስጥሽ።
እሺ
እሺ አንዴ ጠብቂ።
ደስ ይላል።
ሄሎ እናት አይሰማም?
ይሰማል ይሰማል።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት ሀያ ሰባት ሀያ ሰባት ዘጠና ዘጠና ዘጠና ዘጠና እሺ አዎ ማርያም፣ መልካም ነው ስሙ።
እሺ እም፣ እሺ እሺ እናቴ አመሰግናለሁ።
መልካም ነው።